የሚለው ዶሮ ናት እና መሄድ አትችልም ጎሮ ሄሎ ሄሎ ወየ ወየ ዶሮ ናት ከስተመር መሄድ አትችልም ከሰቦ ባልሰርክ ያው በዚህ የጎሮ ደግሞ ተከትላችሁ በጣም እንደሚል
ለምንድን ነው ለምን እ?
ለምን
ለምንማ ጨርቄ ተሰብሮብኛል። ቦሌ ነው ራሱ የዋልኩት ጎሮ ላለመሄድ ብዬ ማለት ጨርቄ ተሰብሮብኛል።
በቃ እሺ ገ- ቦት ላይ አሳውቃቸው እሺ ተቃራኒ ወደር የምታስወጡበት ላይ መሄድ አልችልም ብለህ አሳውቃቸው ሰማኸኝ ደምስ ወይ እዛ ላይ አሳውቃቸው እሺ እነሱ ናቸው የሚያስወጡልን
ኮፒክ የተደረገው ለምን እንዴት አድርገው ሊያወጡልኝ ይችላሉ?
ኮምፒውተር ለምን ኮፒክ ፒክዳፕ አድርጌዋለሁ። አዎ፣ ምግቡን አንስቻለሁ እኮ
እም፣ ለሌላ driver እስኪ መልሼ እደውልልሃለሁ ለሌላ driver assign የሚያደርጉት ከሆነ በቃ ወይ ወደዛ መሄድ order የያዘ ሰው ካለ
እስቲ ቆይ አን- እደውልልሃለሁ መልሼ
እሺ
እሺ